ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። Best Bet እስኪ አንዲት ትኬት ይልኝ።
እሺ
አ cashier code ልንገርሽ።
አዎ cashier code አንቀር አስራ አንድ ዜሮ ሰባት አስራ አንድ ዜሮ ሰባት
ሰላሳ ሰባት ዘጠና ሰላሳ ሰባት ዘጠና አንድ እሺ አሁን ታርሞላል። እሺ check ማድረግ ትችላለህ። አሁን ታርሞልካል። check ማድረግ ይችላሉ።
አበልቷል አይ lost ነው ወጥቶ ወጥቷል። ሎስት ነው
ወጥቷል አዎ lost ነው። ሶስት ጨዋታ ወጥቷል
እና ሶስት ጨዋታው ሌባ አልፎ ነው።
እ ወድቋል። አዎ ሶስት ጨዋታ ወድቆብሃል።
okay ሶስት ጨዋታ ወድቋል ነው።
አዎ አዎ እሺ እሺ፣ ሌላ አንድ ልንገርሽ።
እሺ ንገሩኝ።
አስራ አንድ ሀያ ሶስት ሀያ ሶስት
አርባ ዘጠኝ አስራ አንድ
እሺ ይህም ወድቆብሃል። እሺ
ወድቋል።
አምስት ጨዋታ ወድቋል። አዎ አንድ ነው።
አምስት ጨዋታ
እሺ ቆይ ልንገርሽ ልንገ- ልንገርሽ እንትን ነው።
ንገረኝ።
እሺ አስር አስር
አስር አስር አርባ ሁለት ሰማንያ አንድ ሁለት አርባ ተጓዥ አሉ። ሌ- ሌላው ማለፉን ለመጠየቅ ብዬ ነው። እሺ እሺ አ- አ- አርባ ሁለት እ፣ ስል- ሰማንያ አንድ
እሺ ይሄኛው ደግሞ የዛሬ ጨዋታ አንድ ይቀረዋል።
አቤት የዛሬ ጨዋታዎች ይቀሩታል።
የዛሬ ጨዋታ መንጭ አልፏል። ሌላው አዎ እሺ